Hello ኤፍሬም አቤት redeem receipt እኮ የወጣለት ትኬት already hold አይሆንም። already የተከፈለ ትኬት ነው። redeem receipt የወጣ ትኬት already የተከፈለ ነው ነው ነው ነው አዎ system ላይ አይይዝም ማለቴ
okay ነው።
አሁን redeem receipt የሚወጣው already ከፍለዋለች ለማረጋገጫ ነው። ስለዚህ already የተከፈለ ነው። ከሷም ላይ ይቀንስላታል ማለት ነው።
okay ግን ይኸው ምንም አልቀነሰላትም እኮ ነው አሁን አረ redeem receipt ተደርጎ እዚህ ጋር እኮ ተቀንሷል ይላል። history ላይ ለምን አታዩትም እናንተ በደንብ እኮ ነይ እስኪ history ነይ ነይ history ላይ ነይ እስኪ history ላይ እሺ አይቺ ለምን መልስ መልስ እሺ እሺ